ጤና ይስጥልኝ ልስፖርት ነው እባክዎ ምን ልርዳዎ?
ጤና ይስጥልኝ withdraw አድርጌ ነበር ሺ ስድስት መቶ ብር እሺ
አልገባም ወደ ቴሌብር እና አሁን ነበር የፈለኩት ደግሞ
አሁን ነው የላኩት?
አንድ አርባ ደቂቃ ሃምሳ ደቂቃ ይሆናል።
እሺ ከ transaction history ላይ ያልገባልዎትን ፎቶ አንስተው በቴሌግራም ይላኩልን።
ልክላቸዋለሁ
ቴሌግራም ላይ?
ይስተካከላልኛል ግን አዎ አዎ፣ ቴሌግራም ላይ ከላኩ በትዕግስት ይጠብቁ። IT department አይተው መልስ ሲሰጡ ነው የምናሳውቁት።
እኮ እሺ በቃ እሺ ይቆያል በጣም
እዛ ላይ እኛ እርግጠኛ መሆን አንችልም። እነሱ ተስተካክሏል ሲሉ ነው የምናሳውቁት። በትዕግስት ይጠብቁ።
እሺ